ጤና ይስጥልኝ መስቴ ክራምሪኝ እባክህ ምን ልርዳው?
ሲስተር ገና አልመጣም። ስምንት ስምንት መቶ ብር
ስክሪንሾት ልከዋል።
አዎ፣ ሁሉም ለቴሌግራም ልካው።
ቴሌግራም ላይ አዎ፣
ልከዋል።
ሁሉም ልካው። ገና አሳይመኝ።
ስክሪንሾቱን ሲላኩ ስሞትንም አብረው ይላኩ። ስማችሁን ጽፋችሁ ላኩ።
አዎ፣ ልካው። እስከ ቁጥሩና ስሙ
ልካችኋል? እሺ፣ አዎ።
እሺ፣ ካገን እንመዘግብሎታለን። ሌላ ማዳውስ ነገር አለ?
ብሮፊሲንግ ነው የሚገባው ስምንት መቶ
አዎ፣ እንደዛ ነው።
ውትድረው በኋላ ባላንስ ሊሆናል አይደለም? ስለቀው ይገባው።
አዎ ቼክ ይደረግና ወደ ቤቲንግ ቤት ይመለሳል።
ካልገባም ደግሞ ብሮክሲንግ ነው።
እ?
ቴሌ ብር ካልገባም processing ነው ይሆናል አይደል?
ቴሌ ብር ሳይሆን betting ቤት ነው የሚገባው።
ጃምቦ ቤት ስላስወጣ ቴሌ ብር ትገባለህ ታውቃለህ። ካልገባም processing ነው።
ካልገባ ምን አሉኝ?
በ- ካልገባም processing ይጻፋል voucher number ላይ
አ ደንበኛት ማለት እ፣
ጃምቦ ቤት ወጣች። እንደገና አልገባም ቴሌ ብሩ አዎ ቴሌ ብር ላይ አልገባም ገብቶኛል። እ፣ screenshot ኡ ለካ check ይደረግና አ የላካችሁትን screenshot አያይዘን check ይደረግና ብሩ ወደ ጃምቦ ቤት ነው የሚገባው መልሶ ወደ ቴሌ ብር ሳይሆን ጃምቦ ቤት ነው የሚመለሰው።
እሺ፣ እሺ፣ ችግር ያለው check አድርግ እስኪ ለሁሉም ቴሌ ብር ላይ ለካ ምንድነው ቴሌግራም ላይ
እሺ፣
እሺ እሺ፣ መልካም